ሄሎ አቤት፣ ሰላም ነው። የሆነ መረጃ እንትን ልል ነበረ። ሙሉ ሙ- ሙሉ ሰው በላይን አሸናፊ የሚለው ቆርጧል እንዴ? ፕሌን ለነገ አክ- እ? እ? ስልሳ ሰባት ሰማንያ ሰባት